ካለሁበት ሀገር ወዴ ካለሁበት ሀገር ካለሁበት ሀገር ወዴ ካለሁበት ሀገር እንቅልፍ የለኝ ባንተ ነገር ወይ መቸገር እንቅልፍ የለኝ ባንተ ነገር ወይ መቸገር ካለሁበት ሀገር ወዴ ካለሁበት ሀገር ካለሁበት ሀገር ወዴ ካለሁበት ሀገር እንቅልፍ የለኝ ባንተ ነገር አይመቸገር እንቅልፍ የለኝ ባንተ ነገር ወይ መቸገር በሰመመን ወንጂ ልቤ ተሰረቀ አሃ፣ አሃ፣ ትዝታውን ትቶ ፍቅር ካይኔ ራቀ አሃ፣ አሃ፣ ቤቱን ጨላለመ ምሰሶ ተናጋ አሃ፣ አሃ፣ ብርዷን ሰፈሰፈ ሰፍቶ ጠባብ ዋጋ አሃ፣ አሃ። ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ካለሁበት ሀገር ወዴ ካለሁበት ሀገር ካለሁበት ሀገር ወዴ ካለሁበት ሀገር እንቅልፍ የለኝ ባንተ ነገር ወይ መቸገር እንቅልፍ የለኝ ባንተ ነገር ወይ መቸገር ካለሁበት ሀገር ወዴ ካለሁበት ሀገር ካለሁበት ሀገር ወዴ ካለሁበት ሀገር እንቅልፍ የለኝ ባንተ ነገር አይመቸገር እንቅልፍ የለኝ ባንተ ነገር ወይ መቸገር ወንዙን ባሳት ጀልባ ሜዳውን በ